አቤት hello
አቤት ወይ ደውልለት ለ customer ኡ እሺ አሁን እያነሳ ነው
አንድ order ጭማሪ ይዤ ነበረ። እሱን ለመጨረስ ያለው ስትመለስ ነው የምጨርስበት። እንግዲህ እኔ እሱን ስጠብቃላት አድርገው ጭራሽ እደውልለታለሁ እ ደውልለት አይ እደውልለታለሁ። ደወልማ ግን እኔ እዛ ጋር ቁሜ ያን ያክል ጠብቄ ደውዬ አላ- አለማንሳቱ አስር ደቂቃ እኮ መጠበቅ አለብህ። ለእኛ የምትነግሩን አስር ደቂቃ መታገስ ስላለባችሁ እኮ ነው። anyways በቃ ደውልለትና እየመጣው ነው ምናምን ብለው እሺ እሺ እሺ አባቴ